ጤና ይስጥልኝ። ሁሉ
እንትን በአካውንቴ ቴሌብር አካውንቴ በልቼ የነበረው ስፖርትና ካወጣ አወጣ ወደ ቴሌብር እስካሁን አልገባም። በስፖርት አክሎ ብሩ የለም ወደ ቴሌብር ማ አልገባም።
ወደ ሁሉ ስፖርት አካውንት ታልገባ ወደ ሁሉ ስፖርት አካውንቴ በቼ ነው በኦንላይን ተጫውቼ ነው እም፣ ይዘው ሰርጎ ወደ ቴሌብር እስካሁን አልገባም። በሁሉ ስፖርት ለወደፊት አካውንት ይሆናል። እሺ አሁን ያለው
በሁል ስፖርት በአካውንት በልቼ የነበርና ዊዝድራው ሳድርገው ወደ ቴሌብር እ፣ እስካሁን አልገባም እስካሁን አልገባም። በሁል ስፖርት አካውንት ብሩ የለም።
እሺ ከትራንዛክሽን ሂስትሪ ልገባለሁት ስክሪንሻት አድርገው በቴሌግራም ይላኩልን።
ምን- ምኑ ስክሪንሻት አድርጌ ላክልሽ? ይኸውልህ ትራንዛክሽን ሂስትሪውን ትራንዛክሽን ሂስትሪውን
አልገባልኝም እኮ እስካሁን እ፣ ጽሁፍ ይመርኛል ከሁሉ ስፖርት account ኦት ላይ more የሚለው ላይ ሲገቡ transaction history ያገኛሉ። ያን transaction history screenshot አድርገው ይላኩ
ለምን ታግኝታ ይለዋል። በምን- በምን ልክ በዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዘጠኝ ሰባ ስምንት ስድስት
አስራ ስድስት ሰባ ስድስት ሰላሳ ዜሮ ስድስት ሰላሳ ስድስት ይድገሙልኝ።
እ፣ ሰባ ስምንት እም፣ አስራ ስድስት እም፣ ሰላሳ እም።
ዜሮ ዜሮ ስድስት አዎ፣ በቃ በሱ ይላኩ።
እሺ እሺ